አብቦ ለምለሞ የምናየው የገበሬ ድካም የሥራ ውጤት ነው። አትክልት ፍራፍሬ፣ አብቃይ ፍራፍሬ፣ የሀገር አለኝታ አራሹ ገበሬ። አረየው ድማሙን፣ አረየው ድማሙን፣ አረየው ድማሙን፣ አረየው ድማሙን፣ አረየው ድማሙን፣ አረየው ድማሙን የሥጋ የቅቤን የማር ወተቱ አቅራቢው ገበሬ ሁሉም በየአይነቱ አቅራቢው ገበሬ ሁሉም በየአይነቱ አባይ ማዶ ፊላው ስር ያለው በሬ ናና ገበሬ አባይ ማዶ ፊላው ስር ያለው በሬ ናና ገበሬ